ስሜን ላስተዋወቃችሁ፣ አዝግ እባላለሁ። የተለያዩ ኢትዮጵያውያኖችን ሳዝግ ነው ሙሉ ስራዬም እሱን ማድረግ ነው። ስለ ውሎዬ ትንሽ ላሳያችሁ። አባ ሰዓት አለሽ?
wow ታዲያ እኔ ምን አገባኝ? በስሱ ውሎዬን እኔ እንደዚህ ነው ማሳልፈው። አዝጉ ኢትዮጵያን ሀበሻን ማዛግ በጣም ነው ደስ የሚል። ዛሬ ደግሞ ስራ የለም፣ በደንብ ላሳያችሁ። ኦ ይኸው እንደውም
አባት የበረከትን ቤት ታውቂዋለሽ?
እዴ የበረከትን ቤት ነው ያልሽው?
አ እዛ ጋ ያለው ነጩ መኪና ይታይሻል።
አ ከሱ በኋላ እዛ ጋ ያለው በር ይታይሻል።
አ እኔም አረንጓዴው?
ይታየኛል። አባይ ኧረ፣
ውሎ ይሄን ይመስላል። በቃ ኢትዮጵያዊ ማዛግ፣ ሀበሻን ማዛግ ለእኔ እንጀራዬ ነው። አመሰግናለሁ።